ሄሎ ሄሎ አቤት ምን ያልከኝ ሀቢብ ዘጋኸው እኮ
አይ ተሳስቼ ነው እንትን ነበረ ተሳስቷል ብሩ ማለት ነው እሺ ውጭ complete ስለው የሚመጣው ብር አምስት መቶ ማነው አንድ ሺ አንድ መቶ ሀምሳ ሶስት ብር ነው እሺ complete ልለው ስል ማለት ነው እና እሺ ውስጥ ላይ ደግሞ አምስት መቶ ምናምን አንድ ሺ ሳ ሰውየው ሁለት ታዞ አንድ ነው የታዘዘው በተቀያይሮ ማለት ነው አንድ ነው የመጣለት ሰውየው በስህተት አዎ አዎ እና ያ ያን የከፈለው ውስጥ ላይ ነው የአንድ ነው ግን complete ልለው ስል የሁለት ሂሳብ ነው የሚያመጣው ማለት ነው okay እኔ የሰጥ- እንዴት የሰጠኝ ሰውየው የአንድ ሂሳብ ነው
እሺ እ፣ edit ተደርጎ ነው ማለት አዎ፣ edit አስጠንቶ ነው መደረግ አለበት አሁንም አዎ አዎ አስቀ እሱ እሱ አይደለም ያስቀየረው እሺ ማን ነው ታዲያ ሌላ ተ- ተሳስቶ ተቀይሮ ነው አ- እንዲታዘዝ ተብሎ ማለት ነው በስህተት ነው
እሺ እና አሁን አንተ ቆረ ምን- አ- ግማሽ የተቀበልከው አዎ አዎ፣ ግማሽ ብር የተቀበል የአንድ ሂሳብ ማለት ነው
እም፣ እሺ እሺ
እ፣ እና ደግሞ ሌላም complete ያልተባለ cancel order ነበረኝ cancel አልሆንም cancel እሺ።
እናደርገዋለን ብለውኝ ነበረ ስንት ነው order number order number ልንገርሽ አስራ ሰባት ሰማንያ ነው
አስራ ሰባት ሰማንያ አንድ
cancel ሆኖ ነበረ ብለውኝ cancel እናደርገዋለን ብለውኝ ነበረ ምን ነበር case ኡ
እ?
case ኡ ምን ነበር ትዝ ይልሃል እንትን ጠፍቶ ነው እንትኑም የለም እኔ ጋር አልደረሰኝም ከዚህ ተቆርጦ ወጥቷል እና እኔ ጋር ምንም የደረሰኝ ነገር የለም እ፣ ደረሰኝም አ- አልሰጡኝም order ኡም የለም አልታዝ የታዘዘ ከቢሮ አይደለም ከቢሮ ነው cancel ይሆንልሃል ያሉህ አዎ አዎ እሺ ስንት ነበር order number ትዝ ይልሃል
እ፣ order number ኡማ የሆነ ቆይ አስራ አስራ ሰባት ሰማንያ አንድ ነው አስራ ሰባት ሰማንያ አንድ እሺ ምንም case አልነበረውም ዝም ብሎ ነው ደውለውልህ cancel ይሆናል ያሉህ አይ case ማ እ፣ ጠፍቶ ነው እንትኑ እ፣ ወረቀቱም ጠፍቷል ይሄ bill የሚሰጡን bill ማለት ነው እሱም ጠፍቷል እና ወጥቷል እኔ ጋር አልደረሰኝም
የምን ወረቀት ነው የጠፋው ከፍሎ የሚወጣበት ቢሉ ነው አ ከፍሎ የሚወጣበት ወረቀት ከዛ ከምግብ ቤት ወጥቶ ግን እኔ ጋር አልደረሰኝም እና ስለዚህ ካንስል እናደርገዋለን ብሎኝ ነበር
እም፣ እሺ እሺ
እሺ